ሄሎ
እንትን ትኬት አንዴ scan አልደረግ ብሎ ነው።
እሺ ላኩልን። cashier ኮዱ ንገሩኝ።
አስራ ሶስት
አንዴ አስራ ሶስት
ዜሮ ሶስት እሺ
ስልሳ ሰባት ሰባ ሁለት
እሺ lost ነው ታርሟል። ሌላ አለ? lost lost ነው ታርሟል።
እሺ እሺ።
ሌላ አለ?
ሌላ የለም። ይኸው ነው ለጊዜው።
መልካም ምሽት። እሺ thanks thanks